ሄሎ ሄሎ ሚስተር እንዴት ነህ? ሰላም ነው አለው brother ደህና ነህ?
አለን አለን። ምን ነበረ ኢኒዲስኮ የላክልን?
እንግዲህ ከዚህ ከአሸሪቱ ነው
ምን ሆነ ካሸሪቱ?
እንትን ፕሪንተሩን ለማስጀመር ነበረ።
ፕሪንተር ለማስጀመር IT ዎችን አዎ።
አናግራቸው። እሺ እህ የእኛን IT ባለሙያዎችን አናግራቸው።
እሺ እሺ እሺ ወንድም ይሻላል። ስልካቸው አለ?
ስልካቸው የለኝም። ቴሌግራም እንትን ነው ያለኝ።
አዎ እዛ ላይ አናግራቸው። በቃ እዛ ላይ እሺ እሺ ይሻላል።